license እኮ ይጫናል። ሄሎ ከተማ ናቸው ወይ? ሄሎ ሄሎ፣ ይሰማል?
አዎ ይሰማኛል። አዎ እየጠበኩ ነበር። ደህና ነሽ?
እግዚአብሔር ይመስገን።
አልክልኝም እንዴ አንቺ?
ምን ስልክ እና ስማቸውን እያልኩሽ የወረዳ ኔትወርክ እና ወይም ደግሞ
አሁን ልልክልህ እኮ ነው። እሺ ልልክልህ ነው። እሺ አንዴ አንዴ ያደራጀ ስለሆነ ነው። እሺ እልክልሃለሁ።
በቃ እሺ ላክልኝ።
እሺ እሺ